Hello ጤና ይስጥልን።
አቦ ይስጥልን። የሆነ ዶልፊን አሩፍ አድርጊያቸው ነበር አሁን ሁለት ሺ አስራ ስድስት እሺ
በአንድ አለ።
አንድ አንድ ሚሊዮን አለ አለሽ
ስምንት መቶ ሺህ
ባንክ ስምንት መቶ ሺህ ነው።
አዎ ስምንት መቶ ሺህ ዕዳ አለበት።
Okay እስ- cash ስንት ነው አላበቱ?
ሶስት ነጥብ ሁለት ነው። መጥተው ድርድር ይኖረናል።
Okay ሙሉ ከዕዳ ዋጋው- ውጭ ነው ሶስት ሚ-
አዎ ከ- ከዕዳ ውጭ ሶስት ሚ- ሶስት ሚሊዮን
አይደለም ሶስት ነጥብ ሁለት ከነ ዕዳው ጋር አዎ
Okay እሺ።
እሺ
ሞተሩ ቤንዚን ነው ወይ እንትን ነው?
ናፍጣ ነው ቤንዚን ነው። እሺ ቆይ ይጠብቁ ይመስላል። ናፍጣ ነው አባት።
ናፍጣ ነው አዎ ሞተር ቻና ነው ወይ
ሞተሩ አልፈታም አባት።
ቢፈታም የቱ የት ሀገር ነው ሞተሩ?
መኪና የተመረተበት ነው እዛ
ጃፓን ነው
እ
ጃፓን ነው ወይ ቻይና ነው?
እሺ ቆይ አንዴ ይጠብቁኝ። እሺ እሱ ሊሎት ወጥቼ አጣር ችግር የለም። ጃፓን ከሆነ እመጣለሁ፣ ቻይና ከሆነ አልመጣም ብዬ ነው።